hello
hello
ሰላም ጤና ይስጥልን።
እንደው ሽልማት ምናምን የለም እንዴ?
እ ሽልማቶቹን ሲጫወቱ ነው የሚያገኙት።
እየጫወትኩ ነው እኮ በዚህና ቴሌዊን እስቲ check ማድረግ አትችልም?
አይ ያሳያል እኮ ማንኛውም ሽልማት ካገኙ መጀመሪያ ለእርሶ ነው የሚገባለት።
ነው እንዴ?
አዎ በትኬት እድሎትን ይሞክሩ የሚለው ላይ ነው ያለው ጆ- ሽልማቱ።
አትከት
በትኬት ካለዎት እድሎትን ይሞክሩ የሚለው ላይ ነው ያለው። ላፕቶፕ፣ ስልክ አምስት ሺህ ብር ሽልማቶች እዛ ላይ ናቸው።
እዛ ላይ ነው እንዴ?
አዎ
ሽልማቱ ላይ ትኬቱ ላይ ነው የምገባ?
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ አለ።
እሺ እሺ።
እሺ